ሄሎ ሄሎ አቤት ጥያቄ ለመመለስ ፈልጌ ነበር።
ምን አለኝ?
ጥያቄ ለመመለስ ፈልጌ
እሺ የትኛውን የመተሳሳት ምንድን ነው?
እ?
የመተሳሳት ምንድን ነው?
አዎ
እሺ የድህረ ገጹን የፈለጉት ወይስ የ SMS?
እ? እ?
በድህረ ገጽ ወይም በኢንተርኔት ነው ወይስ የ SMS ነው የፈለጉት?
አይ በስልክ ነው ማለቴ በ እ, ዘጠኝ ሰማንያ አምስት ላይ
ዘጠኝ ሰማንያ አምስት ቴሌቪዥን ነው
እ?
የቴሌቪዥን ነው የፈለጉት?
አዎ
እሺ ኮከብ ዘጠኝ ሰማንያ አምስት ምን ይላል ብለው ሲልኩት ቁጥር ለመዶት የሚል አለ። ግልጽ እንዲሆኑለት አራት ቁጥር አማርኛ አለ። ሶስት ቁጥርን ሲነኩ እድሎትን የሞክሩና ጥያቄ እናመልሳለን። ባሉት ስልክ እድሎትን መሞከር